ግርማ ሞገሴ ነሽ መቅዲ የኔ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አሸፈትሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረግሽው መቅዲ የኔ የብቻዬ የፍቅሬ ሀሁ ጅማሬ መቅዲ የኔ የብቻዬ የፍቅሬ ሀሁ ጅማሬ መቅዲ የኔ የብቻዬ የፍቅሬ ሀሁ ጅማሬ የብቻዬ የፍቅሬ ጅማሬ